hello ተስተካከለ ነው
ተስተካክሏል። ወደ ቲቪው ሄዷል፣ ግን እሺ ኮምፒውተሩ ምንም stuck አድርጎ ቀረ። mouse ኡ ምናምን አልሰራም።
ወደ ቲቪው ሄዷል ነው ግን ቲቪው ላይ አዎ እያጫወተ ነው።
አሁን ሞክረው እስቲ
እ? የኔ mouse እዚህ ጋር አያሳየኝም።
ይኸው እዚህ ጋር ይሄን የፈለከው አዎ እሱ ማለት ነው።
አሁን ግን ቲቪው ላይ እያሳየህ ነው አይደል ቲቪው ላይ እያሳየ ነው። አይ፣ እስቲ አሁን እዚህ ጋር Chrome ኡን ክፈችልኝ። አሁን ሄሎ ሄሎ እስቲ Chrome ኡን ክፈችልኝ እስቲ አንዴ እዚህኛው screen ላይ እንደሚከፍት
stuck አድርገው
እንትኑን ደግሞ ቆይ አንዴ ታስተካክይልኛለሽ እንትኑን ምኑን ሲነሳ እንዲጀምር
stuck አድርጎ ነው ይሄ ነው
እ መልሼ እንትን ልበለው። እሺ ዘግቼ ልክፈተው PC ው ስላቱ
እሺ